hello hello፣ እንዴት ዋላችሁ?
እግዚአብሔር ይመስገን።
ከአዳማ ነው ምደውልልህ።
እሺ
እንትን ብሎብኝ ነበረ ca- cashier ዋኑ password ቀይሩ፣ ባለፈው እምቢ ብሎ password ቀይሩ ብለው ቀይረን ነበር። ምንም አልሰራለን።
ምን shop ነው?
እ፣ ቀ- እንትን- እንትን ቅዱስ ዜሮ ስድስት ቅዱስ ዜሮ ስድስት አ
እሺ ቼክ እያደረኩት ነው አንዴ።
ትኬትም ቶሎ ቶሎ አለቃ።
እሺ ያለቀቀውን ቲኬት አንዱን ቲኬት ላኪልኝ እሺ፣ ቴሌግራም ላይ
አ
እ፣ እሺ።
ቅዱሳዊ ከዜሮ ስድስት ነው።
አ
cashier ስንት ነው እምቢ ያለው?
cash- cashier ዋ- ይሄ cashier ዋኑ
የተላከው password አልሰራም።
አዎ፣ አይሰራም። እምቢ አለ።
በቃ እሺ፣ ከአዲስ ልኮዋለሁ። እሺ reset እሺ።
አድርጌ
አሁኑኑ አዎ ልኮዋለሁ። አሁን እና ትነግረኛለህ ወይስ መልሼ ልደውልልህ?
ቴሌግራም ላይ ልኮዋለሁ።
እሺ አባሽ